Hello? hello አቤት፣ ሰላም ነው?
እግዚአብሔር ይመስገን።
ሁሉ ስፖርት አዎ ነው።
ወደ account ኤ ብር አስተላልፌ ቅዳሜ ዕለት አልገባልኝም ነበረ። አየር ላይ ከቴሌ ብሩ ቆርጦብልኝ ቆርጦብኝ ነው።
okay ከቴሌብር የላከሉትን text screenshot አድርገው በቴሌግራም ይላኩልን።
እሺ፣ በሁሉ ስፖርት ቴሌግራም አዎ